hello
ጤና ይስጥልኝ ከቢጃይ ነው የምደውልልዎት።
አዎ ተቋረጠብኝ። ይቅርታ።
ቆረጣ ህይወት ባርና ሬስቶራንት ነው።
አዎ አዎ።
አልመጡልዎትም? የጥገና ክፍሎች tap ኡን አይደል ማይሰራ?
አዎ አይሰራም። እስካሁን አልመጡልኝም።
እሺ አሁንም እንዳልመጡልዎት በድጋሚ ቅሬታዎትን አስተላልፌያለሁ። ይመጣሉ በተቻለ ወይ ዛሬ ወይ ነገ ይመጣሉ። ይጠብቋቸው። ሌላ ምረዳዎት ነገር አለ?
ሌላ የለም። ይሄ ስራ አስቸኳይ ስለሆነ ነው ስራ ስላቆምን ምን አሉኝ?
ስራ ስላቆምን አስቸኳይ ስለሆነ ነው። እዛ አዎ አካባቢ ዛሬ አስቸኳይ ብዬ አስተላልፍለታለሁ ደንበኛችን። እሺ መልካም ቀን።